ሄሎ
ሄሎ ጤና ይስጥልኝ።
ጤና ይስጥልኝ። ቤት ታሪክ ይመስገን።
እግዚአብሔር ጥያቄ ለመጠየቅ ነበረ።
ምን አልሽኝ?
ጥያቄ ለመጠየቅ ነበር።
ይቻላል የምታጠባ እናት post pill መውሰድ ትችላለች?
እ እ የምታጠባ እናት ፖስት እ።
pill post pill መውሰድ ትችላለች?
ይሄ Best Bet ነው ማ እ?
ይሄ Best Bet ነው። የት ብለሽ ነው የደወልሽው?
ዶክተር አለ አይ አይደለም፣ ይሄ Best Bet ነው። እሺ ምን ቤት?
ይሄ Best Betting ነው።
እሺ እሺ።
እሺ